ሄሎ ሄሎ ሶል ወይ ወይ አሁን ረዲት የምትባል ከተማ ደውላ ነበር። ነጭ ሽንኩርት ይመስላት ነበረ እና አንድ ኪሎ ይጎላል አለች።
የመቼ ዛሬ order ነው አዎ አይ ሂዴት ስለ ዛሬ ሄደላት
ረዴት የምትባል የት ነች?
እ፣ ሳር ቤት
አረ ተለክቶ ነው ሄደው እ?
ተለክቶ ሄደው አይቼዋለሁ እኔ ራሱ አንድ ኪሎ ይጎላል አለች።
እንዴ እኔ ራሱ አይቼዋለሁ። ልጆቹ ራሳ ራሴ በእኔ ስልክ ነው የጫኑት። ቆሜ አይቻለሁ እኔ ራሱ
አንድ ይሻላል ማለት እኔ መጀመሪያ ያው check አድርጌያታለሁ ምን ምን ያክል እንዳደረጉ እና ያለችው ደግሞ ትክክል ነው። እና ኦ፣ ምትለው ለነገ ብሄድልኝ ማለት ለነገ ላኩልኝ አንድ ኪሎ ነው የምትለው።
ስንት ኪሎ?
አንድ ኪሎ
እንዴ፣ ቆይ ቆይ ቆይ እሺ። አ፣ PDF ላይ ነው ያለችው አይደል?
እም፣ ያው PDF ላይ ነች እሺ እና አላስገባት Excel ላይ አላስገባው እንዴት ይሻላል?
አይ አ፣ እንትን ላይ አስገቢው refund ላይ compliance አስገቢው እና እም፣ compliance ላይ አስገቢው እና ከዛ እኔ check አድርጌ driver ኦቹ ምናምን check አድርጌ እንትን ልበላቸው አ፣ የሚሄድ ከሆነ እናስኬዳለን፣ የሚወጣ ከሆነ ደግሞ ነገ አይባለኝ አለች።
አይ እንኳን ያለ አይመስለኝም።
አ፣ በቃ ለማንኛውም complain ላይ አስገባዋለሁ። check አድርግና ደውልልኝ።
እሺ እሺ እሺ እሺ እሺ